hello ጤና ይስጥልኝ ሰላም አምቡላንስ እባክዎ ምን ልርዳዎ?
ስለ ኢትዮጵያ ምንም
ሄሎ የታመመ ሰው አለ እንድትወስዱልኝ ከየት ወዴት ነው?
ከአሮጌ ወደ አዲስ አበባ ከሀረርጌ
ያ
ከሀረርጌ አዲስ አበባ አዎ ድርጅታችን ያለው አዲስ አበባ ውስጥ ነው። ከአዲስ አበባ ሀረርጌ መተን እየሰማኸኝ ነው አይደለም ያ- አሰበ ነው እ እ
አሰ- አሰበ እስከ አዲስ አበባ
አሰበ እዚሁ አዲስ አበባ ውስጥ አዎ
ከዛስ ወዴት?
ሄሎ እናት እ hello በስነ ስርዓት ግልጽ አድርገህ ንገረኝ።
ካሰበ
እ
አንቺን ማናገር ፈልጌ ነው እሺ
ይሄ የስራ ስልክ ነው እባክህን ስራ ካልሆነ ስልኩን ልዘጋው ነው።
እሺ እሺ እሺ ይቅርታ እሺ እሺ እሺ